ሄሎ
ሄሎ ሰላም ጤና ይስጥልኝ ቤት
እንትን የበላሁትን ጨዋታ ብር ቀንሳችሁ ነው የሰጣችሁኝ። ለምንድን ነው እንደዚህ ቪዲዮ ነው? ለዛውም በተደጋጋሚ ጊዜ ነው እንደዚህ እየሆነ ያለው።
እስቲ ንገረኝ፣ የትኛው cashier ኮዷ ንገረኝና check ላድርገው። ቲኬቷን ንገረኝና።
እሺ እሺ። እጅ ሙሉ አይደለ?
አይ መጨረሻ ላይ cashier ኮድ የምትላለቻ ቁጥር ብቻ ያዘች።
ቆይ ቆይ አንዴ እሺ
የሚለው ነው።
እ?
okay ካሽኮር ነው። okay አዎ
አስራ አንድ አስራ አንድ ሰማንያ አምስት ሰማንያ አምስት ሰባ አምስት አርባ ስምንት ሰባ አምስት አርባ ስምንት አዎ
እሺ check ላድርግልህ። ስንት ብር ነው የተቀነሰብክ?
ወደ ስንት አራት መቶ ምናምን ብር አራት መቶ ሀምሳ ምናምን ብር possible win ኑ የሚለው ዘጠኝ መቶ ሰማንያ አምስት ብር ነው።